Hello. Hello.
Hello፣
እ ሰላም ነው እግዚአብሔር ይመስገን። ምን ልርዳዎት?
እ እንትን ቆርጬ ማለት ነው እ እንትን ሁሉ ስፖርት
እሺ፣
ከዛን ያ ሁለት መቶ ምናምን ብር ሰጠኝና ሁለት መቶ withdraw ሳደርገው አልገባም እሺ። transaction history ውስጥ ይግቡና እ transaction history የሚል አለ ተጨማሪዎች፣ እዛ ውስጥ ይግቡና ያስተላለፉበትን ሁለት መቶ screenshot አድርገው ቴሌግራም ላይ ላኩልን።
ቴሌግራም page ኣችሁ ምንድን ነው?
እዛው ጥያቄ ምልክቱ ጋር አለ ቴሌግራም page ኣችን።
እሺ